ያስጥልን Best Bet ረዲት ነው የምንረዳዋ
ከቴሌ ብር ወደ account ወደዚህ አስተላልፌ አላመጣልኝም። ሌላ ሳስተላልፍ ገባ። የመጀመሪያው አልመጣልኝ።
እሺ deposit ስታደርግ የደረሰን text ቴሌግራም ላይ ላክልን።
እንትን deposit አዎ text ኡ አለ አይደለ? ስታስተላልፍ ከ account ላይ ቆረጠው።
እንትን የቴ እንትኑ የቴሌ ብሩ አዎ እሱን ቴሌግራም ላይ ላክልን። አዎ